Hello ጤና ይስጥልኝ ከኤስ ጥሪ ማዕከል ምን ልርዳዎት?
የአየር ትኬት ፈልጌ ነበር።
እሺ ትኬት ወዴት ነበር?
ከኮምቦልቻ አዲስ አበባ።
ከኮምቦልቻ አዲስ አበባ አ ለስንት ሰው ነው?
ለአንድ ሰው ለአንድ ለሐሙስ ሰው ለሐሙስ። እሺ አ አንድ ደቂቃ።
እሺ
እሺ አዎ ከኮምቦልቻ አዲስ አበባ አይደል? አንድ ሰው አ
እሺ ያየሁለት ነው። አንድ ደቂቃ ስድስት በረራዎች አሉ ለሐሙስ እሺ የጠዋት አስር ሰዓት ከአስር የሚነሳ አለ እ ጠዋት?
አም- አዎ አስር ሰዓት ከአስር የሚነሳ አለ አምስት ጉዳይ እሺ።
ለአምስት የስድስት እሺ።
ሰዓት አለ የዘጠኝ ሰዓት ተኩል አለ የአስር ሰዓት ተኩል አንድ ሰዓት Okay።
እና የማታ የትኛው ይሆንልዎት?
እ ሳንቲማቸው እንደ order ኡ ማወቅ እችላለሁ?
አዎ አዎ ዋጋው እሺ የጠዋቱ አራት ሺ ሶስት መቶ እሺ
ተመሳሳይ ናቸው እስከ እሺ።
ማታ ያሉት ድረስ በቃ እስከ ማታ ያለው ድረስ አራት ሺህ አራት ሺ ሶስት መቶ
Okay።
ከዛ በኋላ ያሉት የሚጨምሩ ናቸው።
ከዛ በኋላ ያሉት የሚጨምሩ ናቸው። የጠዋቱም የሚጨምሩ እንደዛ ናቸው።
አ አዎ።
የሚቀር የለም የሚቀንሰው አራት ሺ ሶስት መቶ ያልኩት ብቻ ነው።
ብቻ ነው። Okay አዎ።
እሺ
እ፣ እሺ መልሼ አሳውቅሻለሁ።
እሺ እሺ ደውሉ። ሌላ የምረዳዎት ነገር አለ?
የለም የለም።
ደወሉ። እናመሰግናለን። መልካም ቀን።
አሜን።
እሺ፣ እሺ፣ እሺ፣